ሄደ
ወይ የቻናል ሊሆን ሰጡ ሄሎ ይህን አይሰማም።
የቻናል ሊሆን ሰጡ ወይ አራቱኝ ወራ በጣም ወረፋ
እዛው ተገናኛለ ኦርደር ይዤ ነበር። እሱ ልስይኩኝ አክሰማቱን ገናኘኝለ
ኬክ ከቻኑል በቃ እሺ፣ ቶሎ ሂድና እንትን በለው እሺ። ቼክ አርግ። አዎ ቼክ አርግ ሂድና አላደረሱትም። አሁን ነው የወጣሁት እኮ በጣም ብዙ እንትን ያለ እ እሺ ለማንኛውም ስጨርስ ቦት ላይ አሳውቅ። ስጨርስ ቦት ላይ አሳውቅ። እሺ
እሺ